ሄሎ
ሄሎ አቤት። ራንኪ ቆዳ ክሊኒክ
እ ራንኪ ቆዳ ክሊኒክ ጋር ነው የደወሉት።
ስንት
ምን ፈልገው ነው?
አይሰማም።
ምን ፈልገው ነው?
ቴሌቪዥን ላይ አይቼ ነው ይሄን ስልክ ቁጥር የጻፍኩት።
እሺ፣ ምን ለማድረግ ፈልገው ነው? ራንኪ የቆዳ ክሊኒክ ጋር ነው የደወልሽው እናቴ።
ይቅርታ፣ በቃ የተሳሳተኝ ይቅርታ፣ እሺ።
ይቅርታ በጣም